ያስኛል እስኪ በዚህ በኩል የምንረዳው
ዲፖስ ሁሉ ነገር ልክ ያለው እዛ ቴሌግራም ላይ እሺ
screenshot አድርግተህ ላክልን ይሉኛል። screenshot የሶስት ቀን ከዛ- የዛሬ ሶስት ቀን ነው ከ CBE የተቀነሰው እና message የገባልኝ።
በዚህ ቁጥር ነው ያስመዘገቡት ደንበኛች።
አዎ በዚህ ቁጥር ነው። እንዴት ነው screenshot የማደርገው?
እሺ ስሙትን ይንገሩኝ ደንበኛቸው።
መንሱር አብራሻ
እሺ ደንበኛችን አሁን ከ CBE ን ያስተላለፉት አዎ ከ CBE ያስተላለፉት በ link መልክ ነው ያስተላለፉልን። ያንን link ደግሞ እኛ መክፈት አል- አልቻልንም። ስለዚህ በ link
አዎ ይሄ ከጽሁፉ ጋር link አለው። ያንን link መክፈት አንችልም እኛ። ስለዚህ እርስዎ ማድረግ የሚችሉት ከ CBE ወይ ጽ- ጽሁፏን መቶ ዘጠና ዘጠኝ ብር በአሪፍ አማካኝነት የሚለውን screenshot ነው የሚያነሱት እንጂ ጽሁፉን copy paste አድርገው አይደለም የሚልኩልን።
ጽሁፉን አይደለም ከ message የገባልኝን ነው ኮ- ኮፒ አድርግቼ ላብልሽ።
አዎ ኮፒ ሳይሆን screenshot አንስተው ይላኩልን።
በምን የት- የት- የትኛው እዚህ እ፣ ሜሴጅ ውስጥ ያለውን አዎ ያንን እራሱን ጽ- ልክ ነው የላኩት እ, ጽሁፍ ግን እንደ screenshot አንስተው ነው የሚልኩልን።
ማለት message ውስጥ ያለውን አዎ አዎ message ውስጥ ገብቼ አዎ ደንበኛችን እንደዛም እኮ link ኡ አለ ግን እሺ ያደርጋለሁ። እንደዛም link ኡ የለም ብለሽ ነው
link ኡን ሳይሆን link ኡን መክፈት ስለማንችል ነው ደንበኛችን screenshot አንስተው ይላኩልን።
እ፣ እ፣ message ውስጥ ያለውን አዎ ደንበኛችን አዎ እሺ፣ ያው ነው message ውስጥ ያለው message ኡን ነው የምልክልሽ ማለት ነው። እስኪ ሚስተር ግጭ አዎ አዎ ልክ ነው ደንበኛችን። እሺ መልካም ምሽት ይሁንልዎት።